ሄሎ
ሄሎ ሰላም ጤና ይስጥልን ቤስት ቤት
የኔ እኮ የኔ ቤስት ቤት account ማለት ነው እሺ
ማታው ትድረው አድርግኝ ሁለት ሺህ ማለት ነው
እሺ ወደ ሲቢ ብር account ማለት ነው
እ በዚህ ቁጥር ነበር ያደረጉት አዎ
እሺ check ላድርግሎት መስመር ላይ ጠብቁኝ እሺ
ሄሎ ሄሎ አዎ process ላይ ነው የሚለው ለቻፓ እናሳውቅልሃለን እሺ
አዎ ምን ነው እሺ አንተም ዜሮ ዘጠኝ
እ
አንተም የእነሱን ቁጥር ልንገርክና ደውለህ ታናግራቸዋለህ
እሺ ነገር እዚህ ቁጥር
እሺ ዜሮ ዘጠኝ ስልሳ
ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አዎ እሺ ደውለህ ጠይቃቸው እሺ